ሄሎ
ሄሎ ሰላም ሰላም ጤና ይስጥልን። ዶንኪ ቲዩብ ነው።
አብሮ ይስጥልኝ። እናት ማኪ ነበረች recommend ያደረገችኝ
እሺ
እናንተ ጋር ስራ መስራት ፈልጌ ነበር እና ከዚህ በፊት በትወና በ assistant director gaffer እና grip እንዲሁም በቲያትር እና ፊልም ላይ ሰርቼ ነበረ ለብዙ ዓመታት እና እናንተ ጋር ተመዝገብ ስላለችኝ ነው።
እሺ ዶምቲዩብ ላይ በቅርብ ጊዜ የወጣ ማስታወቂያ አለ። ከመቶ ሰው በላይ እንቀጥራለን የሚል ማስታወቂያ አለ እና አይተውታል ቪዲዮውን?
አዎ ሰምቼዋለሁ፣ ግን ሙሉውን አይደለም የሰማሁት እንዳጋጣሚ።
እሺ ስለዚህ ወደኋላ ሄደው ከአስራ አምስት ቀን በፊት የተለቀቀ ቪዲዮ ነው። ከመቶ ሰው በላይ እንቀጥራለን የሚል ነው እና ይዩትና ከቪዲዮ ስር መመዝገቢያ link አለ። የስራ ዝርዝሮችን እዛ ላይ ያለው ስምና ስልክ ቁጥር ሲያስገቡ የስራ ዝርዝሩ ይመጣሎታል። እዛ ላይ apply ማድረግ ይችላሉ ማለት ነው። መጨረሻ ላይም ያሉትን skill በጽሁፍ ማስቀመጥ ይችላሉ። የስራ ዝርዝሩም እዛ ላይ አለ። መስፈርቱም ቪዲዮ ላይ አለ። ዩቲዩብ ለመስራት ምን ምን ያስፈልጋሉ የሚለው መስፈርት ይችላሉ ማለት ነው።
ቻናሉ ላይ ነው አይደለ?
አዎ ዶንኪ ቲዩብ ላይ ዶንኪ ቲዩብ ላይ ገብተው ቪዲዮ ላይ ገቡና ወደ ኋላ ሄደው ከአስራ አምስት ቀን በፊት እና እዛ ላይ apply ማድረግ ይችላሉ። ካልሰራሉት
አመሰግናለሁ። ካልሰራሉ መልስ ይችላል።
ይቻላል።
እሺ